ሄሎ
ሄሎ፣ ሰላም ነው? እሞ እሺ፣ ሰላም ነው። ከቤተሰብ ነበረ
ደህና ናችሁ?
አለን። እሺ፣ ምንድን ነበር የሆነቦት?
እ አሁን የላኩልሽ message ከፈትሽ የኢትዮጵያ ንግድ ባንክ ያገኘሁትን message
እሺ፣ ንግድ ደርሶሻል?
የቴሌ ብር ነው ንግድ ባንክ ነው ያደረጉት?
ቱጂል አድርገው ከየትኛው ነው ያደረጉት? ከቴሌ ብር ነበር የላኩት ወይስ ከንግድ ባንክ?
አ- ይሄኛው ይሄኛው እ ከ CV እ ከእንትን ነው መሰለኝ ከአሁን የላኩልሽ message አለ አይደለ? justification አዎ፣ ሁለት ወር ሆኖታል።
ኢትዮጵያ ንግድ ባንክ
ቀኑን አይተውታል አይደል?
አ ሁለት ወር ሆኖታል። አላሳወቁንም ነበር?
እናቴ ላስብልሽ እ 2G 2G ላይ ላድርገው
ምን አሉኝ?
አይሰማም። 2G ላይ ላድርገው
አይሰማም።
ትሪጂ ኔትወርክ አይሰራልንም። እ 2G ላይ ልሞክረው።
እሺ፣
አንድ ደቂቃ ደውልኝ። ይቅርታ አድርግልኝና
እሺ፣
ይቆራረጣል እንደዚህ 3G ላይ ሲሆን
እሺ፣ ይደውሉልን ያስተካክሉና ሰማንያ ስምንት ዜሮ ላይ
ወይ እኔ- እኔም ልደውልልሽ ወይ አዎ፣ ይደውሉልን። እሺ፣ እሺ፣ በዚህ ልደውልልሽ እሺ፣ ደውሉልኝ በዚህ